fabrica. ¿Cómo los dos?
Hello. ሄሎ
ሰሞታል?
አዎ ሰላም ነው።
እግዚአብሔር ይመስገን።
አ፣ የሆነ ብር ከቴሌ ብር ወደ አሪፍቴ አስገብቼ
እሺ
እ፣ አልገባም ታውቃለሽ። ከዛ ቆርጠዋል ተላልፈዋል ይላል።
መች ነበረ?
ትላንት ትናንት
ትላንት ደውለው አመልክተው ነበር።
ትላንት አዎ አዎ፣ ግን በደንብ አላዳመጠ አንቺውን ሌላ ሰውን አላወቅኩም።
እሺ
እና እስቲ መልሱልኝ።
በዚህ ቁጥር ነበር ያመለከቱት?
አዎ አዎ
እሺ መስመር ላይ ጠብቁኝ፣ እያየሁሎት ነው።
እሺ። ሄሎ
መስመር ላይ ያሉ ደንበኛችን አዎ አዎ አዎ
እሺ፣ መስመር ላይ ስለጠበቁን እናመሰግናለን።
እም።
ወደ የት ነበረ የላኩት?
ወደዚህ ወደ ጨዋታ ማለት ነው።
ወደ የትኛው betting ቤት?
እ፣ Multi Hot Five ምናምን የምለው በሱ እየተጫወትኩ ነበር።
ምን አሉኝ?
መልቲ ሆት ፋይቭ ምናምን
ኪክ ብር ላይ ነው ያለው።
እ ኪክ ብር ላይ ማለት ነው።
ኬቱ
ከኪክ ብር ላይ ያለ ጌም ነው።
አዎ አዎ ይሄ መልስ እንትን እ፣ ምን ባዝሊንግ ምናምን የምለው
ምን ያህል ብር ነበር?
መቶ መቶ ብር ነው መቶ ብር ነው።
እዚህ ጋር ግን ያስመዘገቡት ደንበኛችን Two X Sport ብለው ነበረ።
አ አ አዎ በቃ Two X Sport ማለት እኮ ነው። sorry Two X Sport እሺ እሺ፣ ደንበኛችን screenshot ም ልከው ነበር አይደል? ቴሌግራም ላይ እ አዎ አዎ አዎ ስልኩ ደግሞ ዝግ ነው እሱ አለ አዎ አ ዳይቱን አዎ ወደሚመለከተው አካል አስተላልፈንሎታል። እየታየ ነው። በተስተካከለ ሰዓት ደግሞ ደውለን የምናሳውቆት ይሆናል።
እሺ እሺ፣ አታቆዩብኝ እንግዲህ እናት። ከዚህ በፊትም እንዲህ ደውዬ ነበር።
እሺ፣ ትንሽ አቆያችሁ እንዳ- እንዳይቆይብኝ።
እሺ ደንበኛችን፣ በተቻለ አቅም ቶሎ ለማስተካከል እንሞክራለን።
እሺ እሺ እናት እሺ።
አመሰግናለን። መልካም ቀን።